Hello ጤና Hello ይስጥልኝ።
አቤት፣ አብሮ ይስጥልኝ። ሰላም ነሽ? ማ እግዚአብሔር ይመስገን።
withdraw አድርጌ አልገባም ትላንት።
እሺ እሺ፣ አንዴ ይጠብቁኝ። እሺ እሺ፣ Hello አቤት፣ እሺ ምን እንርዳዎ
withdraw አድርጌ ነበረ እና አልገባም አልገባም?
ትላንት። አዎ ትላንት ነበር ያደረኩት አስራ ሁለት ሺህ ስምንት መቶ ብር
የቤስት ቤት ቁጥር የደወሉበት ነው።
አዎ፣ እዚህ አስራ ዘጠኝ ቤት አዎ። ወደ ቴሌ ብር ማለት ነው። እ? ይህን እንኳን አላስነካለት
ትናንትና ነው ያልከኝ አይደል?
ትላንት አዎ።
አስራ ሁለት ሺህ ብር ነው።
አስራ ሁለት ሺህ ስምንት መቶ
እሺ approve አድርጌላለሁ። ትንሽ ጠብቀው ነው ይገባልሃል። እሺ እሺ እሺ፣ thank you